ሄሎ ሄሎ ጤና ይስጥልኝ ቤት ቤት
ማን ልበል ስምሽ?
እሺ ፌቨን
እሺ ፌቨን፣ እኔ agent ነበርኩና እሺ ያዋራው ሰው ነበር
ቴሌግራም ላይ ሬዲት ምናምን አዋርተኝ ነበር፣ ግን ምንም ልንግባባ አልቻልንም።
እሺ ምንድን ነበር የፈለገው እኔ ትለ- ትናንትና agent agreement ምናምን ነበር ጨርሼ የመጣሁት እሺ እና agent ላይ አስር ሺህ ብሩ ገብቶልኛል ስራ ለመጀመር እና ዛሬ እሺ እና installation እሱ ያደረግልህ ነው?
እ? እ?
installation የፈለግከው installation ኡ እፈልጋለሁ ምክንያቱም ፕሪንተሩን እና system ኡን እንዴት ማገናኘት ምናምን የሚያስፈልግ ቪዲዮዎች ምናምን ቴሌግራም ላይ ሊላክልኝ አልቻለም። በቃ ቤ- እንትን best okay።
system ኦች አሉ አደለ? እነሱ ጋር እሺ።
ግባባ አልቻልኩም።
ስም ማን ነው ቴሌግራም ላይ
እኔ ማ- ማሺ ይላል
በዚህ ቁጥር ነው ያለክ ቴሌግራም አዎ፣ በዚህ ቁ- አዎ፣ በዚህ ቁጥር ነው ግን እሺ አይ፣ አሁን እኔ ከ agent ላይ ነው የአስር ሺህ ብር የገባው እና እሱን cashier ትላለህ?
account ሳንዳፋር እሺ
የምቆርጠው በ agent ነው የማስቆርጠው፣ በ cashier account ኤ ነው የምቆርጠው።
እ፣ ቴሌ ቆይ አንዴ አንዴ አባ ብሩክ
አዎ፣ ብር እንደውም እሱን ነው ማግኘት ትፈልገው ረስቹ
ቆይ እሺ አንዴ አባ
ምንድን ነው ራሱ
ሄሎ ሄሎ፣ አቤት ሽመልስ እንዴት ነህ? ሰላም ነው ሰላም ብሩክ።
አለም ብሩክ አይደለሁ። ምን ነበረ?
እንትን ትላንትና agent ምናምን ሆኜ ነበር የሄድኩትና እሺ
ከዛ ቪዲዮዎቹ ምናምን ልክልሃለሁ በቪዲዮ ምናምን ብሎ ነበር አላክልኝም።
እስቲ አንዴ user ና password ኦቹን አገኛችሁ አይደለ?
አዎ እነሱን አግኝቼ እሺ እ፣ agent ላይም ብሩ ገብቶኛል እና አስር ሺህ ብሩ okay link ኡንም አግኝተዋል፣ ገብተህበታል።
እ፣ link ኡንም አግኝቻለሁ ገብቼበታለሁ እና አሁን እ፣ ከ agent ኤ ወደ ሻ- እ፣ cashier account ኤ ብሩንም transfer አድርጌዋለሁ።
እሺ በ- አሁን መቀመጥ ያለብኝ በ agent account ነው በ cashier account ነው ስራ ካሸር መጀመር account ነው።
Okay እሱን ብሩን transfer አድርጌዋለሁ እዛ በቃ ወደ cashier ኡ account ላይ ግባ። ይሄ የተላኩ የድሮ ቪዲዮ ነው፣ ግን ቢያንስ የሆነ general point አሉ። bets የሚል ላይ ትገባና ልክ በ cashier account login ስታረግ አ፣ ከላይ በኩል bets የሚል አለ።
አዎ፣ እና እሱን ለመላክ እንግዲህ ቪዲዮዎቹን ደግሞ ያስፈልጉኛል እንትን ሄድ ያደርጉኛል ምክንያቱም አሁን ሲ- እንደ- ፕሪንተሩም ትናንት ነው አዲስ የገዛሁት እና አዎ።
እሱን ማገናኘት እንዳለብኝ ደግሞ ቪዲዮ ካላዩ ላገናኝ አልችልም system ኡ ጋር
ፕ- ፕሪንተር
አዎ፣ ፕሪንተርና እንትኑን driver ኡን install እንዴት እንደሚደረግ ምናምን እሱን ቪዲዮዎቹን እኔ ይፈልጋል ልክልክልና እዚህ ይሰራል፣ ችግር የለውም። የገዛኝ ቁስ ልክልክልና IT ባለሙያ እሱን ታናግረዋለህ።
እ፣ እሺ ግን ይፍጠና ስራ መጀመር አለብኝ እኮ ልክልክላለሁ፣ ታናግረዋለህ። እሺ
okay እሺ እ፣ እሺ